ጤና ይስጥልኝ አልፌ ከአማኝ ባንክ መደዶ
ጤና ይስጥልን። ሄሎ ሄሎ፣
አቤት ይሰማል።
ከሁሉ ስፖርት በአሪፍ ላይ እንትን እየተጫወትኩ ነበርና ከዛ ብሩ ተወሰደ።
Withdraw ነው ከሁሉ ስፖርት ወደ ቴሌብር እ?
ከሁሉ ስፖርት
አዎ። ወደ ቴሌብር ያልገባ በ- በ- በአሪፍ ቴሌብር ከዛ ወደ ቴሌብር አልገባም።
ስንት ብር ነው amount ኡ?
መቶ ብር
እ?
መቶ ብር
ስንት አሉኝ?
መ- መቶ ብር መቶ መቶ
ድምፆት በጣም ይቆራረጣል። እኔ ምንም እየተሰማኝ አይደለም።
መቶ ብር ነው የተወሰደብኝ። መቶ ብር እሺ ሙሉ ስሞትን ገቢ
እ፣ ብርሃነ ደስታ በስልኩ ግን ሌላ ስልክ ነው።
እሺ
ለስሽን ስልኩ
አዎ ቴሌብር ላይ የሚጠቀሙት ሁሉ ስፖርት ላይ የሚጠቀሙት ስልክ ቁጥር እሺ
ዜሮ ዘጠኝ እሺ አስራ አራት
አስራ አራት ሀምሳ ሰባት
እሺ አስራ ዘጠኝ
አስራ ዘጠኝ ሀምሳ አምስት ሀምሳ አምስት ይሄ ምንድን ነው? የቴሌብር ነው?
ሁለቱም ለሁሉ ስፖርትም ለቴ- ለቴሌብር የምጠቀምበት ስልክ ነው። አዎ እሺ ምን መች ነው ቀኑ? መች ነበር?
ከሶስት ቀን አራት ቀን አደርጋል።
ከሶስት ቀን ምናምን በፊት። እሺ አሁን በምነግሮት ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልኛል።
የትኛውን
ከሁሉ ስፖርት መቶ ብር ቪዲዮ ያደረጉበት
አ እሺ እሺ እሺ ዜሮ ዘጠኝ
በቃ ራሱ ነው በአስራ አራት ነው ይሄ አሁን የሰጠሽን ስልክ
አይ በዚህ አይደለም ሌላ ነው።
እ
በ- አሁን በሚሰጡ ስልክ ቁጥር ቴሌግራም ላይ screenshot አንስተው ነው የሚልኩልኝ።
ስለዚህ የ- ልስጥ ያኛው ያዙ እሺ እሺ እሺ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ወደዚህ ነው የምልከው።
አዎ ወደዚህ ይደውላሉ። ተጣርቶ ችግሩ ያለው ከአሪፍ ከሆነ ይመለስልዎታል። እርስዎ ለፍጥነት እ፣ ሁሉ ስፖርት ደውለው Check ያድርጉ። ተመሳሳይ በቃ።
ሪፖርት በቴሌግራም ወደዚህ attach አድርገዋለሁ screenshot አድርጌ ያደርጉ። እሺ፣ መልካም እሺ እሺ